Hello. Hello.
ሄሎ ሄሎ Hello.
Hello Hello ሰላም ነው?
ሰላም ጤና ይስጥልኝ። ቴሌ ነኝ።
እ
አለ- ምን ልደውል?
አይ እንትን ነው ማለት ብድር ነበረና
አቤት።
ብድር ነበረና እሺ።
ተከፍሎ ሌላ አላበድርም አለ።
ዘጠኝ ዘጠና አራት ላይ ደውሉ።
እ ዘጠኝ ዘጠና አራት ላይ ደውሉ። ይቅርታ ቴሌ ቴሌ ብር እኮ ነው የምልህ።
ቴሌብር ይቅርታ አይደለም። ይሄ ቴሌቪዥን game አገልግሎት ነው።
እህ
ቴሌብር መቶ ሀያ ሰባት ላይ ደውሉ።
አይ አያገናኝም።
ይሄ ቴሌዊን ጌም አገልግሎት ነው። ቴሌዊን